Hello, Tennessee, ¿sabes?
ሄሎ Hello.
ሰላም ነው ማለት ሰላም እንዴት ነህ?
አለን አለን አሁን ከኪያ ፉድስ ኦርደር ነበረኝ ለ- እንትን ላል ፒክ ላደርገው ስል ሲሄድ ኦርደሩ ወጥቷል ምንድን ነው
ኦርደር ነበሩን
እኔ ጋር አላሳየኝ ወጣ
ይዘኸው ነበር?
እ? አዎ ይዤው ነበር አዎ።
ከየት ነበር ያዝኩ? ማነው ስምህ?
ጸጌ
ጸጋዬማ።
ሰፈሩ
ሄሎ አቤት
ተሜ ተሜ፣ ስልክ እያወራሁ ነው፣ ግን waiting እየገባ ነው። አሁን እኔ እያወራሁኝ ነው፣ ግን waiting እየገባ ነው እኔ ጋር። ሄሎ ነበሩ? አቤት
አንድ የቀጥቀም
አይቼዋለሁ አቤት- አቤት ተሜ ይሰማኛል። ሄሎ አቤት ሄሎ አቤት ጸጋዬ አቤት ከየት ነበር አቤት።
order ኡ? ከየት ነበር?
ከኪያ ፉድስ ቦሌ ጋር ያለው
ሄሎ ጸጋዬ አቤት ለዚህ dispatcher ኦችን ጠየቅኳቸው እና ማንም order ያወጣ ሰው የለም ካንተ።
okay አይ እኔ ጋር እያሳየኝ የለም አዎ፣ ሲ- አንዳንዴ የ system ችግርም ሊኖር ስለሚችል እንደዛ ነው የሚሆነው እንጂ ከዚህ ማንም ያስወጣብህ ሰው የለም።
ስለዚህ ምንድን ነው የማደርገው
አንተ ጋር የለም አይደለ order ኡ?
የለም አዎ በቃ እኮ ከሌላ አትሰራውም ማለት ነው። ሰው ይገባዋል እንዴ?